ባልንጀራውን በቀስታ የሚያማንን እርሱን አሳደድኩኝ። ባልንጀራውን በቀስታ የሚያማን እርሱን አሳደድኩኝ። በዓይኑ ትዕቢተኛ የሆነ ሰውና ልቡ የሚሳሳ ከኔ ጋር አይተባበርም። በዓይኑ ትዕቢተኛ የሆነ ሰውና ልቡ የሚሳሳ ከኔ ጋር አይተባበርም።